ሄሎ ጤና ይስጥልኝ ቴሎ ይደርሳል። ሄሎ
ሄሎ
ሄሎ ጤና ይስጥልኝ አብሮ እንዴት አደሩ?
ስል እሺ የማማከር አገልግሎት ፈልጌ ነበረ።
እሺ እንሰጣለን። ስሞትን ማድረግ
እ፣ ዊንታ
ዩንታና ኬት ነው።
እ፣ ከአዲስ አበባ እሺ በደቂቃ አስራ አምስት ብር ይቅርታ፣ ዩንታና በደቂቃ አስራ አምስት ብር ነው የሚጓዘው። እሺ እናት ችግር የለም ማለት ከባለቤቴ ጋር ፍቺ ማድረግ ፈልጌ ነበር እና እንዴት ነው process ኡ? ምን ያህል ጊዜ ይፈጃል ምናምን የሚለውን ለማወቅ ፈልጌ ነው።
እሺ ጉዳዩን በዝርዝር ትነግሪናለሽ?
ምን አልሽኝ? እማ ጉዳዩን በዝርዝር ታስረጅኛለሽ?
እንዴት ቢል ምን ላስረዳሽ?
እሺ መች ነበር ጋብቻውን የፈጸማችሁት?
ከሁለት ዓመት በፊት በምንድን ነበረ ማለት በባህላዊ ወይስ መዘጋጃ ሄዳችሁ ተፈራርማችሁ ምናምን?
በማዘጋጃ ተፈራርመን ነው።
እሺ ታሞ
ከዛ አብራችሁ ነበር የምትኖሩት? ከዛስ እንዴት ነበር? አብራችሁ ነበር የምትኖሩ?
አዎ አብረን ነው የምንኖረው።
ንብረት አፍርሳችሁ?
እና አላፈራንም። ከጋብቻ በኋላ አላፈራንም።
የግል የአንቺ የሚል የግል ንብረቶች አሉ?
የሉም። የእሱ አሉ። ከጋብቻ በፊት ከጋብቻ በኋላ ግን ያፈራነው የለም።
እም?
ከጋብቻ በኋላ ያፈራነው የለም።
የለም።
አዎ እሺ ከዛስ በሽምግልና ሞክራችሁ ለመታረቅ ወይ የሄዳችሁበት process አለ?
አይ ነው የለም።
በአሁን ጥል ላይ ስላላችሁ ቀጥታ ወደ ፍቺ ነው ወይስ በሽምግልና ሄዳችሁ የተሞከረ ነገር አይ ነው።
ነበር?
ጥል ላይ ስላለን ቀጥታ ፍቺ ነው የፈለኩት።
ሁለታችሁ ናችሁ? አንቺ ብቻ ነሽ?
እኔ እኔ ብቻ ነው ፍቺው